Hello, Hello, hello, hello.
አቤት።
ሰላም አደሩ እግዚአብሔር ይመስገን።
እንትን የ cash register ነበረች እቺ ትንሿ ነጯ ማለት ነው።
እሺ፣ እና እንትን ደረሰኝ ሳወጣበት እ፣ ግማሹ side ይሄ ገንዘብ የማይጻፍበት side ነጭ ነው የሚሆነው እና ከዚህ በፊት sales ላወጣ ብዬ አሮ ነው ካንስል አላደርግልኝ ነበር።
ቴድሪ ቦታ ነው።
እ፣ አሁን ዜድ ሪፖርቱንም ሴልሱንም ሳወጣ እንደዛ ነው የሚሆንብኝ። ግን መጀመሪያ የጀመራት መች መሰለሽ ሴልስ ሳወጣ እኮ በደንብ